hello ጤና ይስጥልኝ ስቶን
head office መጥቼ ነበር እና እሺ የ- የቱ ጋ ነው? ዮናታን church ጋ ነኝ እኔ አሁን።
እሺ ከዮናታን church ትንሽ ወረድ ይበሉ ይታየታል ነጭ ህንጻ
ነጭ ህንጻ ወደ አ።
ገርጂ ጠጋ ልበል አዎ ወደዚህ የዮናታን church እያለፉት ወደፊት ይምጡ ይታየታል ወደፊት።
አዎ okay ህንጻ ነው።
ህንጻ ነው ነጭ ህንጻ እሺ እሺ።
ስለ ቤት መረጃ ፈልጎ ነው አ አ ወደዛ ነው ቀጥታ ጋሺ ወደፊት።
ማን ልበል ስምዎትን እሺ ማለት ነኝ ተመስግቤያለሁ። thank you።
እሺ ችግር የለም እሺ